喂子喂子，
ሄሎ ወይ
የ የጆሮ ቅዱስ ስልክ ነው? አይ በሌላ ስልክ ስለሆነ ተሳስቼ እንዳልሆን ነው።
ምን አልከኝ?
በሌላ ቁጥር ስለደወልኩኝ ቆፎ ባል- ባለፈው እኮ ደውለክልኛል በዚህ ጉዳይ።
ነው እንዴ?
አዎ ተሸወድክ።
እና እንዴት ነው ወጣሽ?
አዎ ቤት ትክክል። ቤት ከገባው ራሱ ቆየሁ። ቻው ስልክ እኮ በቃ ወጣሁኝ የዛኔ።
ነው እንዴ? አሁን ገና ነው አዎ።
የጨረስኩኝ።
አይ እም?
ጎበዝ ጎበዝ።
በቃ እሺ፣ አሁን የወጣ ነው እደውላለሁ።
እሺ እሺ በስርዓት
እሺ